ሄሎ ጤና
ሄሎ
ጤና
ቲኬት እንዲያንብልኝ ነበር ከአሰሪ ልንገር።
ቲኬት ነው
አዎ ቲኬት እንዲያንብልኝ
ካሻር ነው የምን ቲኬት ነው? ምን አ- ምን አለውን ብለው ነው?
እንዲያንብልኝ ነው። አላን አላንብልኝ እሺ ካሸር ኮዱን ንገረኝ።
መቶ አርባ
መቶ አርባ
ሀያ ሶስት
ሀያ ሶስት
ሰባት ሰባት
ሶስት አንድ
እሺ፣ ሁለት ጨዋታ ልወስዳለሁ። እሺ
እሺ አንድ ደግሞ ልንገር አሁን እሺ
እም፣ አስራ አራት አስራ አራት
ዜሮ ሁለት ዜሮ ሁለት ሰላሳ ሰባት ሰላሳ ሰባት
እ፣ ሰባ ዘጠኝ
ይሄ ደግሞ አራት ጨዋታ ልወስዳለሁ።
እሺ እሺ መልካም ቀን።